ይሄኛው ሞክራው ነበር። ይሄ ፎር ፊንገር ፕሪንት ነው። ሀኑ እ ልስጥሽ ሰባ ስምንት ስልሳ አራት አርባ አምስት ሰማንያ ሁለት አምስት
ትክክል አይደለሽም። ቆይ ሰባ መቶ ሰማንያ ስድስት አዎ አራት መቶ አርባ አምስት ስምንት ሀያ አምስት አዎ
offline ነው የሚለው ኧረ ራሴው ቆሜ
እንደዛ ይላል።
offline እሺ አንቺን ንገሪኝ
አስራ አንድ አስራ ሶስት
አስራ አንድ አስራ ሶስት አስራ አንድ ሰላሳ ስምንት አስራ ሰላሳ ስምንት ሰባት አስራ ሰባት
አስራ ሰባት ቆይ እስኪ አስራ አስራ አንድ አስራ ሶስት አስራ አንድ ሰላሳ ስምንት አስራ ሰባት not connect
ናንቺ
አስራ አንድ ሰላሳ አንድ አ አስ- መቶ አስራ ሶስት መቶ አስራ ሶስት ስምንት አስራ ሰባት መቶ አስራ ሶስት መቶ አስራ ሶስት ስምንት አስራ ሰባት አይደል የሚሆነው?
መቶ አስራ አንድ መቶ አስራ አንድ
መቶ አስራ አንድ
ሶስት መቶ አስራ አንድ
ሀ መቶ አስራ አንድ ሶስት መቶ አስራ አንድ ሶስት መቶ አስራ አንድ ሰላሳ ስምንት አስራ ሰባት
እንዴ ይተርፋል። ሰላሳ ስምንት አስራ ሰባት አዎ ብዙ ነው። አሁን አስራ የሚሆነው አስር ልጅ ነው።
መለስ አይ እንትን እያ- መቶ አስራ አንድ እም፣ መቶ አስራ መቶ ሶስት መቶ አስራ አንድ
መቶ አስራ አንድ ሶስት መቶ አስራ አንድ ሰላሳ ስምንት አስራ ሰባት ሰላሳ ስምንት አስራ ሰባት not connected ነው።
ከእነሱ ነው የሚሆነው።
እም፣ እና ምን ሌላው ተሻለ?
ኮምፒውተር ላይ ያው ነው
አ- አረ ሌላ ኮምፒውተር እንትን እዚህ ላይ ነው የተፈለገው። ይሄ ለአካል ያልኩህ ጉዳተኞች ካልኩሌተር ካሜራ ኮምፒውተር ምናምን እንትን የሚሉት የለም።
በኔትወርክ ምናምን ደስታን ሴት እኮ ነው።
ታደርጊዋለሽ።
እሺ አሁን ቆይ አሁን እ, እየፈ- አግኝቶሽ እየፈለገ ነው ማለት ይመጣል። መጣ መጣ መጣ ጠብቅ። ኮኔክሽን ኢን ፕሮግረስ እያለ ስለሆነ ማለት
እም፣ ፓስዋርድ
አንሳት ታደርጊሻለኝ።
እንዴ ቤተሰብ አውቶማቲካሊ ስለጊዜና እ፣ ቆይ ቤተሰብ ላይ ግቢና ሰጪ በቃ ሌላ ስራ እንዳልነካብሽ
ምን እየሰራሽ ነው?
እና ትንሽ ላይ ገብቼ ሰርተሽ ትንሽ ላይ እ? እ?
ሳሳ ቤት ላይ የሰራው ነበር።
ብዙ ነገሮችሽ እዚህ ሼር ስለሆኑ አዎ ፊት ለፊት ላይ ያለ ፎልደሯ
ይሄ ምንሽ ነው?
እየተጋጋሸልኝ ነው።
ጌታን ያው ጌታን እት- እሺ
ከዛ ቤቱን ይዩና
አ፣ የትኛው እንደሚሆንሽ ያው ስታራት ነው ብዙ ጊዜ አዎ ስልሳ አራት ነው የሚሆነው ግን replace ወይ ስናደርግ ስልሳ አራቱን ብቻ ውሰጂዋ ጊዜ እንዳትወስድብሽ።
ብቻውን ከፍቼ አዎ እሺ፣ ክፈቺውና ስልሳ አራት የሚለውን ከላይ ያለው የመጀመሪያ